ሄሎ
ሄሎ አቤት፣ ጤና ይስጥልኝ።
ሰላም ጤና እንትን ይስጥልኝ።
ይሰጠን ነበር ማሽን እንዳለቀ ለመጠየቅ ነበር።
እሺ የማሽን ቁጥር ትነግረኛለህ?
ማሽኑ
ከ- በስም ምናምን ከመረከ- ያውጣ በነ- በስም አይወጣም። ከመረካከቢያው ፎርም ላይ አይተህ ደውልልኝ።
okay ከመረካከቢያው እንትን ጠፍቶብን ነበር። በዛ ላይ ምንድን የ service book ኡን በዛው አስገብተን ነበር እና እኮ ከመረካከቢያው ፎርም ላይ አይተህ ደውልልኝ።
okay